ሁለት ሄሎ
ሄሎ ጤና ይስጥልን ቤት ቤት ሰላም ነው። ኮድ ሊቀይር ፈልግ ነው።
እ?
ኮድ ሊቀይር ነበር። ቤዝ ቤዝ እሺ
ስልኩ እየቀየሩ ዜርስን ሀያ ሁለት የአስር መጀመሪያ እ- እ- ሰጠና አሰጣኝ መጀመሪያ ሰጠና ሎጊን አድርግና ግባ መጀመሪያ ቤት ቤት አካውንትክ ላይ እሺ ስገባው ላ- login login በልና ማለት ነው እሺ ከዛ profile የምትል ነገር አለች እሷን ስትነካት change እሺ።
password የሚል ይመጣልሃል ስልኩ ይሄ ይሄ አይደለም ሌላ ነው።
እኮ ገብቶኛል አዎ account መቀየር የፈለ አዎ።
password መቀየር የፈ-